ጤና ይስጥልን። እንዴት ነሽ? በዴት ነው የምንረዳው?
ክብር ለቆረጥ ሄሎ፣
ሄሎ አቤት።
አንድ ጨወተት ያስ ለቤት ቤት እሺ፣ ካሻር ኮዱን ንገረኝ።
እም፣ አንድ አንድ
ዜሮ ዜሮ ሶስት ሶስት ዘጠኝ ዘጠኝ አስራ አንድ አስራ አንድ አምስት አምስት
አ- ነይ አምስት ሰው ዜሮ